እንትን እየደወልኩ ነው።
hello hello
hello ዋሽንግተን hello እሺ፣ እንትን ኢኮና ኢሲጂ ለዛሬ አላችሁ? አሁን ብመጣ
okay ዛሬ ልብ ዶክተራችን check ላድርግሎት የሉ የሉም። እሺ፣ እሺ፣ ነገ ቢሆን ነገ ነገ ስንት የሉም።
ሰዓት ይገባል? ነገም የሉም። እሺ፣ ነገ I think ይቅርታ ቆይ ነገ ከሰባት ሰዓት እስከ አስር ሰዓት አሉ እሺ፣ እሺ፣ እሺ።